ጤና ይስጥልኝ። በኩል መልዕክት ነው።
እልካለሁ። እስኪ አልደረሰም ቴሌግራም ላይ
እሺ፣ እያየሁት ነው ደንበኛችን
እሺ
እሺ deposit ነው አይደለም ማድረግ የፈለጉት ደንበኛችን deposit ነው አይደለም? አግኝተናል ደንበኛችን። እናመሰግናለን። ሲስተካከል ነው እናሳውቆታለን።
ወደ account ነው የሚገባው ወይስ ወደ ወደ betting account ነው የሚገባው?
ፌስቡክ account?
መስመር ላይ ያለው እሺ መቼ ነው የሚጠበቀው? አሁን ነው
ሰው
አሁን ነው
መስመር ላይ ያለው
አሁን ነው እንዴ?
ይስተካከልሎታል። ቴሌግራም ላይ እናሳውቆታለን።
አዎ
እሺ፣ መልካም ቀን ይሆንልዎት።
ይገባል አይደለም?
አዎ ይስተካከልሎታል ደንበኞች። እሺ፣ መልካም ቀን ይሆንልዎት።
አመሰግናለሁ።